end አድርጎታል ደግሞ
hello hello ሰላም ጤና hello አዳን ከቻትኪ ነበር የምደውለው
አ
ከቻትኪ ነበር የምደውልለው chat ላይ እያዋሩኝ ነበር
አ
እሺ ሶስት መቶ ብሩ confirm ነው እንዲደረግ የፈለጉት በ voucher ነበር ያዘዙት።
አይ አካውንት አይ፣ አስመልስ አ ይመልስ ተመላሽ ተደርጓል።
አ